ይስጥልኝ።
Hello ከአርስፔ ነው የምደውለው። ደንበኛችንን አሁን ደውለውል ነበረ።
አዎ deposit ማድረግ አልቻልኩም። በሀሪ- በሀሪ pay በኩል
እሺ ወደ two- ወደ twelve sport deposit ማድረግ አልቻልኩም። ከሲኤቢ ነው
ከሲቢ ብር ነው ያሉኝ።
አዎ፣ ከሲኤቢ ላይ ወደ በ- በሀሪ በኩል ወደ twelve deposit ማድረግ አልቻልኩም
እሺ ከቴሌብሩ ተቆርጧል፣
እ
ከቴሌብሩ Yes.
ተቀንሷል ብሩ
አይ ብር አላልኩም እኮ
ወይስ?
አልቀነሰ እሺ አልቀነሰም።
deposit ማድረግ ነው የተቸገሩት።
deposit ማድረግ አልቻልኩም።
እሺ እንደዛ ከሆነ ወደ betting site ኡ ነው የሚያመለክቱት።
እ
ወደ የሚጫወቱበት betting site ነው የሚያመለክቱት።
እሺ እሺ
እሺ ስለደውል አመሰግናለን።
እሺ።
መልካም ምሽት ይሁንልዎት።
okay እናም